ያስፈልግ ማስመሰሪ ህክምና ማከል
እንትን ኤምአርቪ እንትን ለማስነሳት ምን ያህል እንደሆነ ለመጠየቅ ነበር።
ምን የማርቢ ነው?
የ-
እ?
እ፣ ምን ይላል መሰለሽ እናት እሺ ፖስት ቆይ አንዴ Post construct brain MRI with MRV Brain MRI with MRV
Post Con- Construct With contra contrast ነው።
አ with construct With contrast ከሆነ ቆይ አንዴ ደምሬ አስር ሺ ሁለት መቶ ሰማንያ ነው።
እሺ ምን- የ- የት ነው የደወልኩት? ስልሳ አንድ አምስት አስራ አንድ የመሆኑ ዋሽንግተን የህክምና ማዕከል ዋሽንግተን አስር ሺህ አስር ሺ ሁለት መቶ ሰማንያ ዊዝ እሺ።
Contrast ከሆነ without ከሆነ ግን ስድስት ሺ ስምንት መቶ ዘጠና ነው።
ስድስት ሺህ ስምንት መቶ ዘጠና ብር። እሺ Without ከሆነ ማለት ነው።
እሺ እሺ